ጣና ስላይን ጥሪ ማዕከል
flight ለማወቅ ነበረ።
እሺ እ ሰኞ ወደ ድሬ የሚሄድ flight አለ የጧት?
ከአዲስ አበባ ድሬ አዎ
ለስንት ሰው ነው?
አንድ ሰው ነው።
እሺ ሰኞ አለ ከአዲስ አበባ ድሬ ስንት ሰዓት አለ የጧት?
እም፣ የከሰዓት ነው ያለው የጧ- አምስት okay የጧት ሁለት ሰዓት ላይ አለ
ጧት ሁለት ሰዓት አዎ አንድ ሰዓት የሚሆን
እሺ የጧት ሁለት ሰዓት ማለት ነው።
አዎ
እሺ